ሄሎ
ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጥልን እንትን ማሽን ነበረ እናንተ ጋር factory ሲሰራና እንደተሰራ check እንድታደርግልኝ ነበር።
በምንድን ነበር የገባው?
በ እንትን ምንድን ነው ካርድ ነው ምናምን ብላችሁ ነበር።
ምን ሲም ካርድ
አዎ ካርድ እናንተ ጋር የሚስተካከል ነገር አለ ምናምን ብላችሁ እንዴ? ታዲያ ማሽን ወዲያው ተስተካክሎ አልተሰጠሽም?
አይ አልተሰጠኝም።
እሺ የማሽን ቁጥር ትነግሪኛለሽ?
እሺ እ ማሽን ቁጥሩ TD
እሺ እም፣ TD
B
B
ዜሮ ዜሮ
ዜሮ ዜሮ ዜሮ አራት
ሶስት ዜሮ ነው።
አዎ ሶስት ዜሮ ከዛ ዜ- እ ሀምሳ አራት ሀምሳ ስምንት
አራት ሀምሳ ስምንት እሺ አዎ።
check አድርጌ ላሳውቅሽ።
እሺ አሳውቂኝ። እሺ እሺ በምንድን ነው ብልሽት ነው የገባው ነው ሲም ካርድ ነው ያልሽ?
አዎ የሆነ እናንተ ጋር የሚስተካከል ነገር አለ ብለውኝ ነበረ እም፣
ከካርድ ጋር ተያይዞ መሰለኝ ግን like expire አድርጎ ነው ካርዱ የሆነ ነገር እርግጠኛ አይደለሁም እሱ ግን check አሃ።
አድርጊ ሶስት ቀን ምናምን አለፈው
እሺ check አድርጌ ላሳውቅሽ።
እሺ እሺ እሺ ነው።
አመሰግናለሁ እሺ